ሄሎ
ሄሎ ጤና ይስጥልኝ። አሚደኝ ምን ልርዳ?
እንትን ከቤት ቦቴ ላይ አ ዊዝድሮ አደርጋለሁ ብዬ ጥፋች ወደ ሌላ ሰው ዊዝድሮ አድርጌ ነበር። ቁጥር
ምን ማድረግ እችላለሁ እኔ?
ምንም ማድረግ አይችልም።
አይቻልም። አዎ ዊዝድሮ ካረግ ከአንዴ እንትን ማድረግ አንችልም። ምን ያህል አስራ- ገንዘብ ነበር አንድ ሺህ ብር ነበረ ወጪ ላደርግ የፈለግኩት የነበረውና እና balanced ሆኗል ወይስ ምንድን ነው የሚል ቆርጧል ቆርጧል። ግን ወደ ሌላኛው ስልክ መስ- አስራ ስምንት ነበር አደርጋለሁ ብዬ ያልኩት አስራ ስድስት አድርጌ ቆረ- ቆረጠብኝ።
okay አይ balanced ካለ እኛ ምንም ማድረግ የምንችለው ነገር የለም። እኛ መልካም።
confirm ወይም approve የምናደርገው ቢሆን ኖሮ cancel ላደርግል ይችል ነበር። እንደዛ ግን ማ- የሚሆነው አንዳንድ case ላይ ስለሆነ ነው። ወደ ባንክ ነው አይደል እንትን ያልከው withdraw ወደ- ያልከው?
ወደ እስኪ ቴሌ አንድ check ላድርግልህና የሚቻል ከሆነ አደርግልሃለሁ፣ ማይቻል ከሆነም እነግርሃለሁ።
እሺ
እሺ፣ አንዴ ጠብቀኝ።
እሺ